ሄሎ ሄሎ ሰላም ጤና ይስጥልኝ Best Bet ሰላም አ ሄሎ ናት አቤት ጨዋታ እንዴት እንዴት ነበር የምጫወተው?
የትኛው?
Best Bet
እሺ ስፖርት ነው?
አ በስልክ ይቻላል?
አዎ
እሺ
ኳስ ለማስያዝ ነው አይደለ?
አ እሺ ፊት ለፊት ላይ የሚታዩት እንትኖች አሉ አይደለ?
አ login አድርጋል መጀመሪያ?
አዎ አድርጌያለሁ።
እሺ እ ብር ታስገባና ፊት ለፊት እሺ።
ላይ Best Bet የምትለዋ ትመጣለች አይደለ?
አዎ።
ከስር እ game ኦቹ አሉ አ የእሱን odd ትመርጥና ከጎን እሺ።
ጋር ቀይ ምልክት ታመጣልሃለች odd የያዘች እሱ እሺ።
ስትነካው ከታች እሺ።
ም- የምትመድብበት ብር ያሳይሃል አስር ብር ሀያ አምስት ብር ምናምን ብሎ ለሱማ ችግር የለውም። login ኡ ማስገባው ምንድን ነው?
login account ከፍተሃል አሀ እንደዛ ያን ነው የምከፍተው መጀመሪያ?
አዎ Best Bet account መጀመሪያ ትከፍታለህ እሺ ስታስገባ Best Bet dot bet ብለህ ትገባና እሺ ከዛ እ login እም- register ትለዋለህ እሺ እ ስልክ ቁጥር ታስገባለህ ከዛ password ታስገባለህ password ኡ አንድ capital letter አንድ እሺ symbol እና ቁጥሮች እሺ።
ያስፈልጉታል። በአጠቃላይ ስምንት digit አስገብተህ register አድርገህ ነው የምትመደበው deposit ካደረግህ በኋላ።
እሺ እሺ